አበባ አስራስድስት
ሄሎ
ጤና ይስጥልን።
አብሮ ይስጥልን።
ከቢጃ የጥሪ ማዕከል ለምን ደውሎ ደመያችን? ኪያ ባር ነው።
እ?
ኪያ ባር ነው።
ክያ
ከቢጃ የጥሪ ማዕከል ለምን ደውሎ የለዎት?
እሺ፣
የቢጃ የመለያ ቁጥር የያዘ አጭር የጽሁፍ መልእክት በስልክዎ ተቀብለዋል? ደመያችን ሰምተው ነው።
ሄሎ
የቢጃ የመለያ ቁጥር የያዘ አጭር የጽሁፍ መልእክት በስልክዎ ተቀብለዋል?
የ- የምን
የቢጃ የመለያ ቁጥር
የጂ- የቢዲአ
የቢጂአይ
የቢዲአ መለያ ቁጥር ነው ያሉኝ?
አዎ፣ በስልክዎ ተቀብለዋል?
አዎ አልተቀበልኩም።
የያዙ ልንገርዎት ሀምሳ ሰላሳ ዘጠኝ
ሀምሳ ሰላሳ ዘጠኝ
ሰላሳ ስድስት ስልሳ ሶስት
ሰላሳ ስድስት ስልሳ ሶስት ስልሳ አምስት
ስልሳ ሶስት መጨረሻው ደመኛችን መጨረሻ ስልሳ ስድስት
ሰላሳ ስድስት ስልሳ ሶስት
በይ፣ ሰላሳ ስድስት ስልሳ ስድስት
ስልሳ ሶስት ሶስት ደንበኛችን መጨረሻው እ?
መጨረሻው ስልሳ ሶስት ነው ደንበኛችን
መጨረሻ ስልሳ ስድስት ከምንድን ነው የደወላችሁ?
ከቢጂአይ የጥሪ ማዕከል ነው የደወልንልዎት
እሺ
ይህን ለማሳወቅ ነው መልካም ምሽት ይሁንልዎት